Hello ሀሴት ነኝ።
እንዴ ሀሴት እንዴት አመሸሽ?
አለሁ እግዚአብሔር ይመስገን። እንዴት ነው?
አለ- ሰባ አምስት ሰባ አስራ አራት ሰባ አምስት አስራ አራት
እሺ ምንድን ነው?
complete በልኝ። ዛሬ ስልኩ በሽታ ተነስቷል። ምን እንደሆነ አላውቅም።
በምን ተነስቷል?
በሽታው ተነስቷል ስልኩ እና complete በልኝ።
አይዞ ስም ማን ነው? ቡሻ ነህ?
ወይኔ
ጥላሁን ነህ?
አ ነኝ።
አሁን በስልክ አወቅኩት ስልሳ አምስት ቤት አ
አሃ ታየት ጀመረ።
አዋ ያሳያል አሁን በደንብ
አይ እና ቶሎ አንሱታ ታዲያ
አደል
ባርጁና ቆይ በቃ
እሺ እሺ አታስብ ብያዋለሁ። የየሙን ነው አደለ ያልከኝ? ወሰን የሚሄደው ዜሮ ሁለት አሁን ምንም የለኝማ።
በቃ ብያዋለሁ።
ደህና ቻው ደህና ደር bye